ሰላም ጤና ይስጥልኝ ቤተሰቤት ሰላም ነው። እባክዎ ምን ልርዳዎ?
አንድ ክለብ ቀርቦንን አለቅልን አለ።
እሺ ትክ ኮዱን ንገረን ካሻል ኮድ። አዎ አስራ ሶስት ሀያ ሁለት
አስራ ሶስት ሀያ ሁለት አርባ ስምንት ሀያ አርባ ስምንት ሀያ እሺ ሁለት መቶ ብር refund ወይም ደግሞ ተመላሽ አለው ሄደ መውሰድ ትችላለህ። እሺ እሺ።
አለ እኮ ብሎ እኮ ነው ምን አልከኝ?
አለ እኮ ብሎ ነው እንጂ እሺ በቃ አሁን ተጣጣ አዎ አሁን እኮ አሁን አሁን ነው update ያደረኩልህ። እሺ ሄደ መቀበል ትችላለህ። እሺ እናመሰግናለን። መልካም ቀን።
ሁለት መቶ ሁለት መቶ